ሰላም አሁን መልሼ ደወልኩኝ። አንድ ሊትር ነው የሚያስፈልገው።
እሺ ደርሶ መልስ ቤት ነው ወይስ እንግ- አዎ፣ ደርሶ መልስ ነው።
ደርሶ መልስ?
አዎ፣ ደርሶ መልስ ነው። አልትራሳውንድ ተነስቶ እስኪወጣ ነው። እንትን አልትራሳውንድ ልክ እንደመጣ ስለሚገባ እ፣ አይቆይም።
እሺ አይቆዩም።
አዎ፣ price estimation ኡን አውጥቼ መልሼ ልደውልልህ።
አዎ፣ እሺ።
እሺ
እንትን price አከፋፈሉ እንዴት ነው? ልክ post post እንትን ትራንስፖርት ነው pre ነው እንዴት ነው የሚሆነው? በዛ ውስጥ ነው ንገሪኝ።
እ፣ አይ እኛ ካደረስናቸው በኋላ ነው price እንትን የምንጠይቀው።
ጥሩ ጥሩ። እሺ እሺ በ cash ወይም ደግሞ በ transfer እሺ፣ thank you።
እሺ እደውልልሃለሁ መልሼ።